Hello
Hello።
አቤት ጤና ይስጥልኝ።
ሰላም ነው ባብሮ ይስጥልን።
ምን መጠየቅ ልሰርልህ?
መጠየቅ የተፈለግኩኝ
ምን ምን- ምን ምንድን ነው የሚጠይቁኝ?
ጥያቄው በእንግሊዝኛ እንጂ አይቀርብም እንዴ?
ትንሿ ስልክ ላይ እንግሊዘኛ አያነብም።
በእንግሊዝኛ ብቻ ነው የሚመጣው ጥያቄው።
አዎ እኮ ትንሿ ስልክ አታነብም። ለዛው ነው
እዙ ማስተካከል አይቻልም።
እ smart ስልክ ላይ ነው የሚቀየረው።
ስልክ ከስልክ ላይ
አዎ smart ስልክ ላይ ነው የሚቀየረው።
ነው።
ትንሽ ስልክ አታነብም አማርኛ።
እ፣ እሺ አመሰግናለሁ።
እሺ መልካም ጊዜ።
እ።
እ